Buti.
ሄሎ ሄሎ፣ ሰላም ነው እናት።
ሰላም
እንትን ትላንትና ይሄ በቤስት ቤት አካውንት ተጫዋች ማታ ላይ ዊዝድሮ ሳደርግ እሺ ምንም ነገር አልገባልኝም እስካሁን። በ- የእኔ ቁጥር በአስራ አምስት ቤት ነው።
እሺ አንዴ ቁጥሩን ትነግረኛለህ ቤስት ቤት የምትጠቀምበትን አስራ አምስት አስራ አራት አንዴ እሺ ቅርታ አስራ አምስት አስራ አራት ሀምሳ ሰባት
እሺ ስልሳ አንድ
ስንት ብር ነው መጀመሪያ አራት ሺህ ብር ከዛ ሁለት ሺህ ብር
እሺ ጠብቀኝ እሺ።
አስራ አምስት ሀምሳ አራት ሀምሳ ሰባት ስልሳ አ- አ- አንድ አስራ አምስት አስራ አራት አስራ አራት ነው አስራ አምስት አስራ አራት ነው እሺ አ።
ዘጠኝ ነው ዜሮ ዘጠኝ ብሎ የሚጀምረው account ነው ዘጠኝ ወደኋላ አድርገው ዘጠኝ አዎ እሺ እሺ ሁለት ሺህ እና አራት ሺህ ነው አይደል?
ሁለት ሺህ እና አራት ሺህ አዎ በአለም ታዘብ አዎ አዎ እሺ ኮንፊርም አድርጌ ላለው አሁን ፕሮሰሲንግ ላይ ነው እና ከአንድ እስከ ሁለት ሰዓት ባለው ውስጥ ይገባል። እሺ ቻፕ እዛው አፕ እና አካውንቱ ላይ ነው ትንሽ የሚገባው?
ያስፈልጋል። አዎ
እሺ እሺ መልካም ቀን። ስለደወልክ እሺ እናመሰግናለን እሺ ስለተባበርና እሺ፣ አሜን እሺ